ረዳኸኝ እንዴ የራስህን ዕዳ ቻል አርገህ ሆዴ ሰው ወዶ መቅዳት አዲስ አይደለም ልቤ መዳህን ቻለው ግድ የለም የሆዴን ሚስጥር የልቤን ቋጠሮ ለማን ላዋየው የአንጀቴን ሮሮ ምን ልሁን ጨነቀኝ ሰው ማመኔ ጎዳኝ አስጠቃኝ ዘንድሮ እስኪ ይውጣለት የልብህ ጥላቻ እስኪን ሞክረው ሆነን ለየብቻ በሊቅናት ይመችህ አድርገው እንጂ እንዳልተከፋ መልካም አያገኝ ሰው ካልተገፋ ምንም ቢከፋ አትዘን ሆዴ እንዳትሸነፍ በርታልኝ ክንዴ